የማንሻው ነው።
የሆሙ መና ወይን ላይ ትንሽ ሁለት እስመ ሀገራየ ወዳአ ምኮይ በግዕዝ መደብ ብቻ ማንሻው ላይ በሰላሳ ሲመጣ ተነሽ ሁለት መደቡ ላይ አራት ሰያፍ ሲሆን መደቡ ላይ አምስት ሰያፍ ሲሆን መደቡ ሁለት ወዳቂ ሲሆን መደቡ ላይ ሶስት ወዳቂ ሲሆን አራት መደቡ ላይ ሶስት ተጣይ ሲሆን መደቡ ላይ አራት ተጣይ ሲሆን እስራኤል እስራኤል ልዋቁ ተጣይ ሁለት ሰላሳ የሚሆን ልክ እንደዛ አምላኬ ማንደረደያ ቤት መምቻ ነው። ለምሳሌ ወወይን Yeah. ማርያም ሀቲ ድንግል የመሰለ ብቻ ነው። በረዥም የሚደረገው ግን ከጎንደር ሊቃውንት አባቶች የተገኘ ነው። በትኔቢት ዜማ ልክ የለውም። በረዥም ሰላሳ ሲሆን ተነሽ ስድስት ወበዘ ወረደ ወ- ዋህድ መደቡ ላይ ሶስት ተጣይ ሲሆን ወበዘ ወረደ ዋህድ ወልድ ሰባት ሀበ ሀበ ተሃኦ ያቱ ወአሮን ተጣይ ስድስት ልሳነ ካህን ሚእ ቆብ ሰባት ሀገረ ዲቃውንት ውሊ ወጴጥሮስ ሰያፍ ሰባት ስምዐ ማኑኤል ታ- ኦስታኦስ መደቡ ላይ አራት ሰያፍ ሲሆን መ- ስምዐ ማኑኤል ያ- ሚሊዮን ስምንት መማት ሰያፍ ሶስት ተነሽ ሁለት